ጤና ይስጥልኝ። ካርፌ ደውልላቸው ዜሮ ስድስት አራት አስራ ሶስት ዜሮ አንድ ሳምንት የቴሌግራም አካውንታችን ነው። ወደዚህ ላክ እናመኛችን ስልኩ ከስር ስልኮትና ስሞት ያስራለ ቴሌግራም ላይ እናሳውቆታለን። የሚረዱት ነገር አለ አገልግሎት ለምናስ ስም ድምጽ በኋላ ቀምጦልኝ መልካም ቀን ይሁንልዎ።